ጤና ይስጥልኝ አሪፍፔይ ሳምራዊት ነኝ። በምን ልርዳው?
ጤና ይስጥልኝ ሰላም። አንተን አዲስ betting ቤት ለመጀመር ፈልገን ነበር እና የእናንተን payment gateway ፈልጌ ነበር እና ምንድን ነው እሺ።
document የሚያስፈልገው?
license ያስፈልጎታል ደንበኛችን።
Okay ከዛ ውጪ- business license ብቻ አዎ፣ አዎ። ከዛ ውጭ website ላይ ገብተው እ፣ ን ማድረግ ይችላሉ፣ integrate ማድረግ ይችላሉ።
Okay ስለዚህ business license ብቻ ነው የሚያስፈልገኝ?
አዎ፣ አሪፍ dot net ብለው እ፣ ገብተው Okay፣ form አለ፣ እሱን form ይሞላሉ። ከዛ Okay።
እንዳለቀ እኛ ደውለን contact እናደርጎት ይሆናል።
Okay እሺ፣ thank you አመሰግናለሁ።
እሺ፣ እናመሰግናለን። መልካም